ጤና ይስጥልኝ ስፖርት ሴንተር ምንደርሰው
የፕሌን ቲኬት ፈልጌ ነበር ለነገ ተሳትን አለ
ከየት ወዴት
ከማታ አዲስ አበባ ለነገ ነው
ለነገ እሺ ልይሎት እያየሁለት እንጂ አለው መስመር ላይ ነው እሺ hello
ይሰማኛል።
እሺ ነገ ከባህር ዳር አዲስ አበባ ዝቅተኛ ፍለ- በረራ ያለው አስራ አንድ ከሩብ እና አስራ አንድ ከሀምሳ ነው እና ከዛ በታች ያሉት flight ኦች ላይ ነው የአንድ ሰው ዋጋ አራት ሺ ስምንት መቶ አስራ ዘጠኝ ብር ነው
የመጨረሻው ነው ይሄ?
አዎ ዝቅተኛ ዋጋ okay። አ ከነገ በኋላ ባደርገው እዚህ ቅናሽ አለ እንዴ?
ምን አለኝ
ከነገ በኋላ ባደርገው እዚህ ዝቅተኛ ወ- እንትን አለ?
አዎ፣ ሮብ ሮብ ካረጉት አራት ሺ አራት መቶ ሰማንያ ሁለት ብር አለ
okay። እሺ መልሼ ልተው።
እሺ ይቻላል ሌላ ብረዳው ሳለ
እሺ thank እሺ መልካም እሺ ማለት